ሰላም ጤና ይስጥልኝ ቺፕቺፕ ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ሽንኩርት አዝዤ እንትን ሳይሰራ ቀርቶ refund እንትን ብዬ ነበር ስልክ
ድምፆት ትንሽ ይቆራረጣል።
refund እየተንቀሳቀስኩ ስለሆነ ሽንኩርት አዝዤ እንትን ሀያ አራት ሰዓት ሞላውና expire አረገ ቆየ ከትላንት በስቲያ ነው እና ዛሬ refund ይደረጋል ተብዬ ነበር እስካሁን የለም።
okay እስካሁን አልተደረገልዎትም?
አዎ አዎ አሁን አስደርግልዎታለሁኝ። እሺ እሺ፣ ትንሽ ይጠብቁኝ።
እሺ እሺ።
ምን ነበረ fail ያደረገው product?